አቤት የኢትዮጵያ
አቤት ሀምሳ ስምንት ሀምሳ ሰባት ያልከው order ነበር customer cancel አድርጌዋለሁ ብላ ሄለ ስለቆየ እኮ ነው ታዲያ
ማነው የቆየው? cancel አድርጌዋለሁ ያላት እኮ ቆይቶ እኮ ነው። ቆይቻለሁ አለች። እኔ on time አይደል የነገርኩሽ የ on time ኡማ አርባ ሰባት ነው መጨረሻው
እኮ አልቆየበትም። እኔ በማደርስበት ደቂቃ ነው። እንደ- እንደ ሳይክለኛ አይደለም እኮ የኛ ወር
ይኸውልህ ቆየበት የተባለው order ምን መሰለህ ሀምሳ ስምንት ሀምሳ ሰባት ነው
ምን ማለትሽ ነው?
እንግዲህ እኔ እዚህ ጋር ጽፌያለሁኝ እና ወይ
እና
እ ማነሽ አሁን እሺ በቃ የሪያል ቃል ኪዳን ነሽ?
ማናግረው ቃል ኪዳን ነሽ?
አዎ ራስሽ አናግሪው። መድኃኒዓለምን እኔ አላዋራሁም። ለምን አዋራሁ?
ብዬ ነው የማናግረው።
በሰዓት ላይ እንዳደረስኩ
እኔ እንጃ እኮ እሱ የእኛ ሳይሆን- ሰዓት ይለያል። እንደ ሳይክለኛ አይደለም፣ እንደሞ የሞተረኛ ነው። ማጣቂ ከሆነ የሚያውቁት ስጫቸው።
በቃ እሺ ለሚያውቁት ደውል አሮን ለሚያውቁት ደውል። ማን አንሻለሽ? ጀመርሽ ማታቂ ከሆነ